hello
hello፣ አቤት ጤና ይስጥልን።
እሺ፣ ደህና ነው።
ደህና ሰማንያ አንድ ሰማንያ ስምንት ፕሌስቶን ሆምስ ላይ እየደወሉ ነበረ
እሺ።
እና መረጃ ከፈለጉ ብለ- ብለን ነው መልሰን።
አይ እንደዚህ ነው እንዴ?
አዎ ፕሌስቶን ሆምስ ነው የደወሉት። መረጃ ከፈለጉ ስለ ቤት ወይም ስለ አ- አይ እኔ ዝም ብዬ ነው እንትን ነው ዘወልኩ። ይኸውልህ አድርገውልኝ።
እሺ እንደዚህ ያለ ጉዳይ እሺ።
አይደወልም።